respect hello ሰላም ቴሌግራም ላይ ልኬላችሁ ነበር አምስት መቶ ብር የላከው አልገባልኝ የሚያደርጉት ምን
አምስት መቶ ብር ቴሌ ብር ልኮ አልገባለት መቼ ነው
ሰላሳ
ሰላሳ ማለት
ባለፈው ሰላሳ September ሰላሳ ሳምንት አዎ፣ አዎ፣ ሳምንት አልፎታል አልገባለት
እሺ እስኩን ንገረኝ ዜሮ ዘጠኝ እሺ ሰላሳ ስምንት እሺ ሰላሳ ሶስት እም፣ አራት አንድ እሺ ዘጠና
አንድ ልክ ላድርግልህ እሺ
እሺ ውሳኔ ሌላ ውረድ በላይ ቤቱ ነው ውሳኔ ውረድ የእሱ ነው ውረዳችን ስንት
አምስት መቶ ብር ገብቶለታል አዋ ወደ ቴሌ ብሩ ነው ያልገባው ዜሮ ዘጠኝ ሰላሳ ስምንት ሰላሳ ሶስት አስራ አንድ ዘጠና ላይ ቴሌብር account ገብቷል
መቼ ነው የገባው የዛኑ ቀን ቆይ አንዴ እሺ አናግረው ብቻዋል በ- በሶስት hello ሄሎ September ሀያ ዘጠኝ አርብ ቀን ነበር transaction ኡን የተጸንከው አዎ ትንሽ delay ነበር በመሀል በሶስት ገብቶልሃል October ሶስት ከአራት ቀን አልገባም በፊት balance balance ይላል እንጂ አልገባም አዎ አይ balance ካለማ ይገባል የማይገባበት ምክንያት የለውም በሶስት ምንም አልገባማ እዛ ላይ ያሳያል ገባ ምን ያሳያል እዛ ላይ አዎ ለላክልህ ቴሌግራም ላይ
አዎ ላይ ምንም አልገባልኝማ እንግዲህ እኔ።
አዎ እኔ እንጃ check አድርግ ከቴሌ ብር ጋር እንጂ እ፣ ገብቷል ቴሌ ብር ላይ- አልክልሃለሁ ቴሌግራም ላይ ሀበለኝና
እሺ እሺ እሺ